hello ጤና ይስጥልን። hello አቤት፣ አይሰማም?
አሁን ይሰማል። አዎ እ ዋሽንግተን እ፣ እንትን ነው የ የ MRI ማ እንትን ማ- የሕክምና ማዕከል ነው።
አዎ፣ ዋሽንግተን ነው።
አ ዋሽንግተን እና አሁን እ፣ እኛ እንፈልጋለን አገልግሎት እ፣ መምጣት ትችላላችሁ?
ምን ነበር ይፈልጋል?
የ brain ነው የ brain MRI ለማስነሳት ነበር ከአንገት በላይ አምቡላንስ ፈልጋችሁ ነው?
እ?
አምቡላንስ ፈልጋችሁ ነው?
አምቡላንሱም እ፣ እንደገና ሕክምናውንም ነው እንትኑን እ፣ ለማስነሳት ነው።
አለ ይማሪ
አሁን አለ አለ በማንኛውም ሰዓት አሁን አለ ይምጣ
በማንኛውም ሰዓት አለ።
አ በማንኛውም ሰዓት አለ so እ፣ በቃ አምቡላንስ ይምጣልና የእናንተ እዚህ አሚን ሆስፒታል ሆነ ሆነን የምንደውል አሚን።
አሚን አ- አ- ሆስፒታል አሚን እሺ፣ ሌላ እዚህ ኮካው ጋር hello ሌላ ስልክ ይደውልላችኋል። ጠብቁ፣ ይመጣሉ።
እሺ እሺ ወንድም እሺ እህቴ